ጤና ይስጥልኝ ኢትዮፕ ገበሬ ማዕከል ሄሎ ጤና ይስጥልኝ ጤና ይስጥልኝ ሄሎ
አፋን ኦሮሞ ማለት እንዴት ነው? ከም ጎነ
እንዴት አደሩ ሄሎ ጤና ይስጥልኝ እ
እንዴት አደሩ ኢቲኤስ ጥሪ ማዕከል ነው ይሄ ምን ላግዞት
ላግዙት ኢቲኤስ ጥሪ ማዕከል ነው ይሄ የበረራ መረጃዎች የሚሰጥበት መስመር ነው ምን ልርዳዎት ወደ ነገር ጋር ምን አሉ?